ጤና ይስጥልኝ። ቃል ኪዳን ኢንተርስት ቤት ምን ልርዳው?
confirm አድርጊልኝ ወደ ቻፓ።
በዚህ ስልክ ቁጥር ነው?
አዎ፣ ስንት ብር ነው?
ሁለት ሺ ሶስት ሁለት ሺ አምስት መቶ እና ሶስት ሺ እሺ፣ የዛሬ ነው አይደል?
አዎ እሺ፣ አንዴ መስመር ላይ ጠብቅ።
ሙዜ ዘርዝርልኝ።
እሺ፣ ወደ አስር ሺ ሶስት መቶ ስድስት ዘጠኝ መቶ ሀያ ሁለት ሰባ ሰባት አዎ
እሺ፣ አን- ይቅርታ አስር ሺ ሶስት መቶ ሰላሳ ስድስት አስር ሺ ሰላሳ ስልሳ ዘጠኝ ሀያ ሁለት ሰባ ሰባት ሰባ ሰባት አዎ
እሺ አንድ ይቀራል። አስር ሺህ ሶስት ሰላሳ ስልሳ ዘጠኝ ሀያ ሁለት ሰባ ሰባት አዎ
እሺ confirm ተደርጓል። ሶስቱም ይገባሉ ተብለው።
እሺ እሺ እሺ መልካም ቀን።